ሄሎ ጤና ይስጥልኝ።
እንደምን ዋልሽ እናቴ?
ሰላም ነው።
እንደምን ዋ- አ- አለሁልሽ። ምንድን ነው ድርጅታችሁ? አክሲዮን ምናምን የሚል ነገር
ተድላ አምቡላንስ እ?
የአምቡላንስ እ?
ነው።
እ?
ተድላ ተድላ አምቡላንስ ነው የደወሉት።
እ? እ? ስራው እኔ ምንድን ነው?
መልሼ የደ- እኔ መልሼ የደውልሎት አይሰማም።
ስ- ስራው ምንድን ነው?
የአምቡላንስ አገልግሎት ድርጅት ነው። ሰዎችን ታካሚዎችን ከቦታ ከቦታ እናንቀሳቀሳለን።
እ?
ሌላው መልሼ ልደውል እኔ ቆይ መልሼ ልደውል